ጤና ይስጥልኝ።
ጤና ይስጥልኝ። ጥያቄ አብሮ ነበረኝ።
ይስጥልን ደንበኛችን። እሺ
እም፣ ከሌብር ወደ ቤት ገንዘብ አልፌ ነበር።
እሺ
ከዛ አልገባም። ቴሌብር ደውዬ ነበር። ወደዚህ ደውላል።
እሺ፣ ደንበኛችን ሙሉ ስሞትን ይንገሩኝ።
ኩሮም ወላይ ለገሰ
ማን አሉ?
ኩሮም
እሺ
ወላይ ለገሰ ደውዬ ነበር። ሁለተኛ ነው እየደወልኩ ያለው።
አስመዝግበዋል?
አዎ
እሺ ስክሪንሾት ልከውልናል ደንበኛችን።
እ
ስክሪንሾት ልከውልናል ደግሞ የቴሌብርን ደረሰኝ በቴሌግራም ልክ ያለው
እሺ፣ ከስልኮትና ስሞትን ይቀምጡልናል።
አስቀምጭ።
እሺ ደንበኛችን ለሚመለከተው አካል እናስተላልፋለን። ካደረለት ጠቁም
እስከ መቼ ነው?
ዜና ሰዓቱን አናውቀውም። ደንበኛችን ባለሙያዎች ባሳወቁን ሰዓት ደውለን እናሳውቆታለን።
እ፣ ጊዜውም አይታወቅም ማለት ነው።
የምትመላ ያለው
መቼ እንደሚለቀቅ አይታወቅም። ሄሎ